ሚኒስትሪ ሆነ ዋካብለታው ኃይል ሰላም ነው።
አለን እግዚአብሔር ይመስገን።
ዳንኤል ነኝ የአሰላ ኤጀንታችሁ።
እሺ ዳንኤል ሰላም ነህ?
አለን ሰላም ነው።
አለ- ስፖርት ቤቲንግ ልቆርጥ ብዬ ማለት ነው።
እሺ ላይክ ሎጊን አረግልኝም ለምንድን ነው አሁን ነው እንደዛ ያለክ ወይስ አሁን እየሰራህበት ቼክ ነበር አይደል?
አላረኩኝ። እየሰራሁበት ነበር።
እሺ ዛሬ ነው እንትን ያለኝ።
ምንድን ነው የሚል ሎጊን ለማለት ስትሞክር በቃ login ዋለ ግን አመጣልኝም። በቃ ሳካዞ ይቀራል።
ፔ- አ፣ ፔጁ እየከፈተ አይደለም አይደል?
አዎ እየተፈካ እሺ በቃ ትንሽ ጠብቀን እሺ። አንተ ጋር ብቻ አይደለም ሁሉም ጋር ነው።
እሺ እሺ ትንሽ ያስተካከልን okay።
እሺ ዳንኤል፣ እሺ